hello
hello ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ጠዋት ደውዬልሽ ነበረ። ብር ቻፓ ላይ ነበረ።
ዛሬ ነው ማሚ አዎ፣ ትናንት ነው cash out ያደረኩት። ማታ still አልገባም።
ማታ ነው ያደረከው?
አዎ እስቲ ቤት ስልክ ቁጥር የደወልክበት ነው?
አዎ፣ በዚህ ቁጥር
እሺ check ላድርግልህ። ስንት ብር ነው? በይቅርታ ስንት ብር ነው?
ሁለት የአምስት አምስት ሺህ ብር ዘጠኝ እና ዜሮ ዘጠኝ ብሎ በሚጀምረው ነው።
ዜሮ ዘጠኝ አስራ ስምንት ሰባ አንድ አስራ አራት አስራ ሁለት ዜሮ ዘጠኝ ብለህ ነው የምትገባ። account ጋር ስትገባ
account ኤ ማለት ነው።
ሁለት account ነው ያለ፣ ዘጠኝ እና ዜሮ ዘጠኝ። እሺ በቃ ጠብቀኝ፣ ሁለቱም check ላድርግልህ።
አዎ አዎ፣ ቱኤክስ ላይ ደግሞ አለኝ
ቼክስ
ማለት account ማለት ሞባይል account የ የንግድ ባንኬ ነው።
ዌስት ቤት አካውንት ማለት ነው።
የንግድ ባንኬማ ሁለት ነው። አዎ፣ በፊት ዘጠኝ ቤት ነው የሚጀምረው የነበረ ስምንት ነው ዘጠኝ አሁን ያለው አስር ሺህ ሁለት ዜሮ ስድስት ገባኝ። ሁለት አምስት አምስት ሺ እ፣ አሳውቅልሃለሁ ለቻፓ። እሺ ዛሬ ውል ስለሆነ ባንክም ጋር ያለውን ሰት ወይ አንዱን እሱ መልሱ። እንደዛ ከሆነ
እኛ መመለስ አንችልም አት- መልሱ ማለት ወደ የት መሰለሽ?
እ፣
ወደ ወደ እንትን ወደ ወደ ራሱ ወደ betting fund ወደ betting አምስት እኛ መመለስ አንችልም። አንዴ ስልክ ልስጥና አንተ ታወራቸዋለህ ቻፓዎችን።
አይ በቃ እሺ ተወው ችግር የለውም። አይ በቃ ተወው እሺ።
እሺ በቃ ጠብቅ።